ሄሎ ሄሎ
ሄሎ ጤና ይስጥልኝ።
አብሮሽ ቆይ ከ We Plus Solution ነበር የደወልኩት።
ለምን ከዊ ፕላስ ሶሉሽን
ምን ነበር?
ባለፈው We Plus Solution app ላይ ተመዝግባችሁ ነበረ።
ሱቅ መታችሁ ነው?
አዎ
እሺ እኮ እና እምቢ ያለ ብለሽ አልሄድሽም?
okay download አላረጋችሁ?
አዎ ሌላ ሰው ከፍቶበታል ምናምን አልሽኝ።
okay እሺ በቃ